አለኝ ማሽን ለመስታወት
ማሽን ተበላሽቶብኝ ነበረ።
የምን ማሽን ነበር ደንበኛ?
የድራፍት ማሽን
እሺ ደንበኛችን BGI ID ዎትን ንገረኝ።
ምህረታብ ጥላሁን አስራ ሶስት አራት ሰማንያ
አስራ ሶስት አራት ሰማንያ አ
እሺ አንድ መስመር ይጠብቁኝ። እ ምን ነበረ የምግብ ቤቱ ስም? የሆቴል ህይወት
የሆቴሉ ስም ህይወት ህይወት
ህይወት አ ባህር ዳር ማለት- የንግድ ስሙ ቤት እኮ ህይወት ንግድ ፍቃዱ ምህረታብ የንግድ ስሙ ቤት ህይወት
ህይወት ምግብ ቤት ህይወት ባርና ሬስቶራንት ህይወት ባርና ሬስቶራንት።
አ እሺ ደንበኛችን አንዴ በትክክል ይነግሩኛል። BGI ID ዎትን እ እ BGI ID ዎትን አንዴ በደንብ ይንገሩ። በዚህ አላገኘሁትም።
አስራ ሶስት አራት ሰማንያ
አስራ ሶስት አራት ሰማንያ አ
አይ በዚህ አላገኘሁትም። ምናልባት በስልክ ይሄ በ- በስልኩ የደረሱት ነው።
አረ አይደለም ማሽን ተበላሽቶብኝ እዛ አርባ ስምንት ሳሳውቀው ይሄን ሰጠችኝ ሰማንያ ስድስት ሰባ ሰባት ደውዪ ብላኝ
አሀ አይ BGI ID ዎት በስልክ የደረሱት ነው። ይሄ ሰጠኝ የቤቱ መለያ የቤቱ መለያ ቁጥር ነው የጠየቅኩት እኔ ደንበኛችን እኮ አስራ ሶስት አራት ሰማንያ ሌላ ቀን ማመለከተው በዚህ ነው በዚህ ነው የሚያመለክቱት።
በቢጫው ካርድ አይደለ
እ የቢጫ ካርድ ሳይሆን በስልክ የተለ የተላከውሎት
ስልክ በስልክ የተላከ ተልኳል። አጭር መቼ?
ስልሳ። በቅርቡ ለሁሉም ደንበኞች ተልኳል። ደንበኛ ቆይ እሺ አንድ ጠብቂኝ check አድርግ እዚህ ኦንላይን ነኝ እሺ text ተልኳል ነው መሰለኝ
እሺ ደንበኛችን በቃ ካላገኘ ችግር የለውም። በስልክ ቆይ አይ ስላገኘሁት ልልሽ አንዴ እሺ ቢዚ አይ
በስልክ ቁጥሩ አግኝቼዋለሁ። ደንበኛችን ቢጂ አይዲዮትን ልንገሩት ካላገኙት ይሰማል። ደንበኛችን
ርብቃ እንዴት ደንበኛችን ነበር ታናሽ ይሰማዎታል? እ ስላገኘሁት እኔ በስልክ ቁጥሯት ልስጦት ላይ ሌላ ጊዜ እንዲሆኑት ቢጂ አይዲዮትን ያዙ።
እሺ ምን ሰማንያ ስድስት ሰባ ሰባ ምን ኮድም ነገር የተላከልኝ ያው ቢጂ አይዲዮትን በስልክ ቁጥሮች ስላገኘሁት እኔ ለሌላ ጊዜ እንዲጠቅሞት ሊያ- ይ- ል- ልስጦት የያዙት
ቁጥሩ ለያዘው በሌላ አዎ።
ጊዜ እሺ አዎ።
እሺ
እሺ አስራ ሶስት ቆይ አንዴ ጠብቂ ይቅርታ አስራ ሶስት እ እ አቤት እናት አስራ ሶስት ሰማንያ ስምንት
አስራ ሶስት ሰማንያ